ጤና ይስጥልኝ ቤት ፊት ዲቦራ ነኝ። እባክዎ ምንድን ነው?
እንትን አካውንቴ ወደ ቴሌብር አካውንት ወደ ቤት ቤት አካውንት ልኬ ነበር ብር ገቢ አድርገህ ነበር ወደ ቤት ቤት አካውንት?
አዎ እና ጫፋ አልገባልህም?
ላይ ይዞብኝ አዎ ሁለት ነው አምስት መቶ ብር እና ከዛ ድጋሚ ስድስት መቶ ብር እሺ ከቴሌ ብር የተላከልህን ሜሴጅ ልከህልናል አዎ ቴሌብር ላይ ልኬላቸዋለሁ እያዩ ዝም ይሉኛል ቴሌግራም ነገር።
ላይ? እሺ አዎ።
ማን ነው ስምክ? ማን ነው ስምህ ቴሌግራም ላይ?
ተሳረኝ ነው እ?
ተሳረኝ ነው ስሜ ተሳረኝ ስልኬ ዜሮ ዘጠኝ አስር
እስቲ spelling ኡን ንገረኝ።
ዜሮ ዘጠኝ አስር አይ spelling ኡን T E T E S A F A R M አር
ኢኤም
እሺ የቴሌ ብር ቁጥርህን ንገረኝ። እሺ ዜሮ ዘጠኝ አስር እሺ
ሀምሳ ሶስት ሀምሳ ሶስት ስልሳ ስልሳ
ሰማንያ ዘጠኝ ዜሮ ዘጠኝ አስር ሀምሳ ሶስት ስልሳ ሰማንያ ዘጠኝ ሰማንያ ዘጠኝ ነው መጨረሻው።
አዎ
እሺ ረዱ እያወራችሁ ነበር አይደለ?
ቴሌብር አዎ ቴሌግራም ላይ ያውናል ግን እንትን
እሺ እንትን like እንደ text message ምናምን አላኩልህም ኮድ ምናምን ያለው
ከየት ከቴሌ ብር እንደዚህ አይነት ብቻ ማለት ይሄ አንተ ከአንተ ስልክ ላይ screenshot ያደረግከው ነው አይደለ?
አዎ እስከ- ከእነሱ በመቶ ሀያ ሰባት የተላከልህ message የለም?
message ኡን አለ አዎ እሱን ላካው እስቲ
እሺ እሱን ላካው እና ረዱ ታየዋለች እነግራታለሁ።
እሺ እሺ